ይሄ ሰሞን ይሄ በሽታ ቤት ትክክል አይደለም።
አቤት
በሽታ ቤቱ ይሄ ሰሞን ትክክል አይደለም። ያው እንደ connection እያስመሰለ chance ባለ ጊዜ አያስገባም። አሁንም chance እያለ ከውስጥ በቃ ልክ እንደ connection ያስመስሎ ያስወጣል ከውስጥ። ኧረ ትክክል አይደላችሁ።
ምናልባት የአንተ ኢንተርኔት connection እንዳይሆን ሌላ እንደዛ ያለ ሰው የለም።
five G five G connection ላይ ሆኜ እየተጫወትኩ ነበር፣ እየሞከርኩ ነበር። ልክ በቃ chance ኡ ሲመጣ ጊዜ እንደ system አስመስሎ ወደ ኋላ ይመልሰኛል። ከዛን ደግሞ እኔ ከዛን search ያደርጋል ወደ ውስጥ ሲመለስ chance ኡ አለቀ። እውነት አስጠልቶባቸዋል።
እሺ check እናደርገዋለን።
አዳብራ አዳብራ